ይባላል። በዚህ በዚህ ዘጠና አምስት ግን ዘጠና አምስት ዘጠና የለውም የለውም የለውም
ይላል።
አዎ ቤት ምን ላድርገው?
አዳማ ትሬኒንግ ነው።
አዎ
እንትን ቼክ ስለደረሰላችሁ መታችሁ ዘዴ ቋሚ ከምን ካምፓኒ ነው
እ እ ካምፓኒ
ማለት ከውሃ ስራዎች ከውሃ ስራዎች አዎ።
በቢዲ ነው የስ ሴት ነው አይ ውሃ እንትን ሰርቬይ ላይ ማለት ነው።
ሰርቬይ አለው
እሺ
እሺ